hello
ይሰማኛል።
ይሰማኛል።
ምን ነበር አባት?
account ኤ ላይ ማለት withdrawal ማድረግ አልቻልኩም።
ለምን?
minimum maximum zero ነው።
ኦ ስንት አውጥተሃል በሳምንት ውስጥ?
ብዙ ብዙ ነው የማስገባው፣ ብዙ ነው የማወጣው።
እሺ እስቲ አዎ፣ ምንም ማክሲመሙም ሚኒመሙም ዜሮ አለብክ?
አዎ፣ ደውላልን ነበረ?
አይ አልደ- አልደወልኩም። ከአሁን በፊት ነው እንጂ አሁን አልደወልኩም።
እሺ አንዴ ጠብቀኝ።
እሺ
እስቲ የ Best Bet ቁጥር ንገረኝ። እንዴት ልክ check አድርገው።
ዜሮ ዘጠኝ እሺ ሀያ ዘጠኝ ሀያ ዘጠኝ ሰላሳ ዘጠኝ ሰባ ዘጠኝ አይ ሰላሳ ዘጠኝ ሰላሳ ዘጠኝ አዎ ሶ- ሶስት ዘጠኝ ሶስት ምን አልከኝ?
ዜሮ ዘጠኝ እሺ ሀያ ዘጠኝ እሺ ሰላሳ ዘጠኝ እሺ
አስራ ዘጠኝ እሺ ሰማንያ አራት
አለው እኮ አይደለ? ስንት ነው ያለው? መቶ አስራ ዘጠኝ ሺ መቶ ዘጠና አንድ መቶ ዘጠና አንድ ሺ ሶስት መቶ ሀያ አንድ ብር ነው ያለው withdrawal ማድረግ ፈልጌ ነበረ።
እኮ ምንም እምቢ አለክ አይደለ?
አዎ፣ እስቲ ልልክና upgrade አስደርግልሃለሁ። እሺ እሺ አንዴ ጠብቀኝ። ቆይ መስመር ላይ ላይ አሉ አሉ። አንቺ ብቻ ነው የምጠብቅሽ አሉ።
እሺ እሺ እሺ
minimum maximum ኡም ዜሮ አደረገብን።
አዎ፣
ልልክና አሳውቅልሃለሁ። እሺ
እ- እ- ልዝጋው ወይ እንደዚህ አይ ልጠብቅሽ?
ቆይ ችግር የለውም እዚህ ጋር ልይና
እሺ እሺ